ሀሎ
ሄሎ፣ ጤና ይስጥልን።
እንዴት ነው?
ሄሎ፣ አማን ነው እም፣ ሰላም ነው አለሁልሽ። ጠፋሽ እ፣ አለሁ
እ፣ እ፣ ከብላ ነበር የምለው ሀሩን ኮምፒውተር ሀሩን ከዊፕላ ሀኒ ሀሩን ኮምፒውተር ነው ምናምን ብዬ ነው ያዝኩት። ብቻ አዎ፣ አይ እኔ ሀኒ አለሁኝም ግን አዎ።
ሀሩኒ ና ዘገበች። አዎ ልክ ነህ።
እይ፣
እም፣ ደግሞ system ላይ የተመዘገቡ account ኦችን active ለማድረግ እ፣
እ፣ አንዳንድ system ላይ የሚሞሉ ጥያቄዎችን እየጠየቅን
ግን የእናንተ ቆይ፣ እኔ ይሰራል ግን ቆይ፣ system ኣችሁ እየሰራል እኔ እየተጠቀምኩ ነው አሁን?
አይ ማለት እየተጠቀምክ አይደለም አይደለም እየተጠቀምክ አይደለም ገና account ኡን active እያደረግን ስለሆነ ያደግን ነው።
አዎ active ሲሆን ነው የምትጠቀመው።
እሺ፣ እሺ፣ ችግር የለውም። እሺ። እና ምን ልጠባበቅሽ?
አሁን system ላይ የሚሞሉ ጥያቄዎችን እየጠየኩ ነበረና
ልጠይቂ ነው ጠይቂ፣ ችግር አዎ የለውም።
እሺ ምንድን ነው የድርጅት ስም?
ታሪኩ የትርጉም ስራ ድርጅት እሺ ታሪኩ አዎ፣ የትርጉም ስራ አገልግሎት። እሺ እሺ የት ነው የሚገኘው?
እ፣ ስቴዲየም እ፣ አንድ business center
ስቴዲየም አ፣ አንድ business center አም
አን አን አን አን ኤ አን double M ኤ double M business center ስታዲየም
እሺ ነው የሚገኘው። እሺ ሌላ contact person አንተ ነህ?
አ ታሪኩ ጀሩ ማለት ይቻለሽ።
እሺ ታሪኩ ቻሩ። እሺ አ
በዚህ ስልክ ቁጥር
አ በዚህ ስልክ ቁጥር እገኛለሁ።
እሺ የስራ ቀን ሳይት ኦንላይን ሳይት እ ኦንላይን ሳይት ዴቨሎፕ እያደረጋችሁ ነው እናንተ?
ሆኗል ኦልሬዲ ዴቨሎፕ ሆኗል ተመዝግቧቸዋል እና አካውንታቸው አክቲቭ ሲሆን እ፣ አገልግሎት መጀመር ትችላላችሁ እናሳውቃችኋለን ችግር የለም እናቴ።
እሺ የስራ ቀን
እሺ መልካም ላንቺ።
የስራ ቀን የስራ ቀን እንዴ ከረኞ እስከ እሑድ በያት እሺ የስራ ሰዓት
ስራ ሰዓት ከጠዋቱ እም፣ እ፣ ሁለት ተኩል እስከ አስራ ሁለት ሰዓት ያቸው አስራ ተኩል አስራ አንድ አስራ አንድ አቤት።
ተኩል ተኩል አስራ አንድ አስራ ተኩል አንድ ሰዓት ተኩል በያቸው።
እሺ እ፣ ንግድ ፍቃድ ወይንም መታወቂያ ወይ TIN number በፎቶ ማግኘት እችላለሁ እልክልሻለሁ። በዚህ ቴሌግራም አለሽ?
ቴሌግራም አዎ አለ እሱ ላይ ንግድ በዚህ ስልክ ፍቃድና ምን- አለ መታወቂያ ላክልሽ ወይስ ንግድ ፍቃድ?
አዎ የፈለግከውን መጣ ንግድ ፍቃድ አለኝ፣ እልክልሻለሁ።
በቃ እሺ። በዚህ ስልክ ቁጥር ቴሌግራም አለ፣
አለኝ መልእክት አስቀምጥላለሁ። እሱ ላይ ሪፕሌት አ- አደርግልኛለሁ።
አርጊልኝና እኔ እልክልሻለሁ። ችግር የለም እሺ። ሌላው ደግሞ ለሶሻል ሚዲያ ማስታወቂያ እ፣ አቤት አቤት።
ቀርበናለና
እሺ
እናንተ ጋር ብንሰራ ፈቃደኛ ናችሁ? በራሳችን የማስታወቂያ ሰራተኞች
ምን ማለት ነው?
ፈቃደኛ ናችሁ?
ሶሻል እ፣ ሚዲያ እኛም ማስታወቂያ ከእናንተ ጋር እንደምንሰራ እ፣ እናንተም ደግሞ እኛ ጋር
ውይ ችግር የለም እንደምንሰራ። እሺ
hello hello